order እየነበረና ፒዛ ነውና ልታስወጪልኝ ነበር።
order ነበሩ ንገረኝ።
እሺ አስራ አራት ሰማንያ አስራ አራት ሰማንያ ያልከኝ አዎ ስም ስምህ ማን ነው?
ሙባረክ ሙባረክ። እሺ እነግርልሃለሁ።
እሺ